ሰሊጡን በይልፍ ደስታሚ የፍቅር ፍጡር ፈውስ ሕይወት ቀማሚ ቀን ውለሽ ሰሊጡን በይልፍ ደስታሚ ብስል የደረሰች አንዲት ፍቅር ያይቼ ሳላገኛት ወደቅኩ ከዛፍ ላይ ወጥቼ እንጃልኝ መዳኔ አሞኛል አሞኛል ትሸኝ ድናለው እጇ ይሆነኛል የስብራቴ ሆይ መጣሻይ እሷ ነቻ ወጌሻይ የስብራቴ አሃ መጣሻይ እሷ ነች ሆይ ወጌሻይ እሷ ነች ወጌሻይ እኔ ምን አውቃለሁ ምን ምን ምን ምን ምን ምን ምን ምን መላልታ ለልቤ ወለምታ ምን ምን ምን ምን ምን ምን መላልታ ለልቤ ወለምታ የፍቅር ፍጡር ፈውስ ሕይወትን ቀማሚ ቀን ውላሽ ሌሊቱን በይልቤን አስታሚ የፍቅር ፍጡር ፈውስ ሕይወትን ቀማሚ ቀን ውላሽ ሌሊቱን በይልቤን አስታሚ ህመም አያውቃኝም ሲያልፍም አይነካኝ አንቺ ዝንጅ ፍቅርሽ ነው ዘንድሮስ ያጠቃኝ ክንድሽ ወሳንሳዬ ትንፋሽሽ ኪኒኔ ጥርስሽ ያስታምመኝ ይሻለኛል እኔ የስብራቴ ሆይ መጣሻይ እሷ ነች ወጌሻይ የስብራቴ አሃ መጣሻይ እሷ ነች ሆይ ወጌሻይ እሷ ነች ወጌሻይ እኔ ምን አውቃለሁ ምን ምን ምን ምን ምን ምን ምን ምን መላልታ ለልቤ ወለምታ ምን ምን ምን ምን ምን ምን መላልምታ ለልቤ ወለምታ ፍቅር ፍጡር ፈውስ ሕይወትን ቀማሚ ቀን ውላሽ ሌሊቱን በይልቤን አስታሚ የፍቅር ፍጡር ፈውስ ሕይወትን ቀማሚ ቀን ውላሽ ሌሊቱን በይልቤን አስታሚ አላስችል እያለኝ እኔ አይንሽን ሳላይ ወጣ ወጣውና ከፍቅርሽ ዳገት ላይ ከልብሽ መኖሪያ ደርሼ እንደ ዘበት ወድቅ ያለኩ አንቺ ለፍቅር ደርሽበት የስብራቴ ሆይ መጣሻይ እሷ ነች ወጌሻይ የስብራቴ ሆይ መጣሻይ እሷ ነች ወጌሻይ እሷ ነች ወጌሻይ እኔ ምን አውቃለሁ ምን ምን ምን ምን ምን ምን ምን ምን መላልምታ ለልቤ ወለምታ ምን ምን ምን ምን ምን ምን መላልምታ ለልቤ ወለምታ